Hello
Hello ሰላም ጤና ይስጥልኝ።
ድምፅዬ ነው አይደል?
Hello Hello
ድምፅ አይሰማው
አይሰማም?
አሁን ተሰማ ትንሽ።
አይ፣ ምዝገባ ለመመዝገብ ነበር ለአራተኛ ዙር ዩቲዩብ።
በኦንላይን ነው
ኦንላይንም ይቻላል እንዴ?
በኦንላይን ነው። አዎ በአካል ጨርሰናል።
Okay፣ online ክፍያው ምን ያክል ነው?
ትምህርቱ የሚሰጠው የሶስት ወር ኮርስ ነው። አንድ ወር ከአስራ አምስት ቀን ቪዲዮ link እንልክልዎታለን። ሰኞ፣ ማክሰኞ፣ ሐሙስ፣ ቅዳሜ የተቀዳ ቪዲዮ link ማታ የምንልክልዎት። link ኡ የሚያገለግለው ለሀያ አራት ሰዓት ብቻ ነው። ከሀያ አራት ሰዓት በኋላ ይጠፋል።
Okay ሳምንት አንድ ቀን ሰኞ ሰኞ ኮሜዲያ ሸቱ በ Google meeting ይኖራል። ጥያቄያችሁን እዛ ላይ ማቅረብ ትችላላችሁ።
okay
አጠቃላይ ክፍያ አስራ አምስት ሺህ ነው።
አስራ አምስት ሺህ አዎ
እሺ፣
እሺ ነው።
ይሄን ለማወቅ ነበር።
እሺ አባ እሺ